ደውል ብለኝ እየደወልኩ ነው። ማን እንደምትል
hello hello፣ ጤና ይስጥልኝ። ከቺፕቺፕ ነው የደወልኩሎት።
okay እሺ፣ የማሂ group ላይ ሽንኩርት አዘው ነበር አይደል? አስር ኪሎ እ እ የሽንኩርት አዘው ነበር የማሂ አ- group ላይ።
አስር ኪሎ አዝዣለሁ።
አዎ፣ group ኡ ማሂን የማን ያውቋታል?
እንደሆነ ትዝ አይለኝም። እ?
ማሂን አያውቋትም?
ማህደር ነች።
አዎ፣ ማሂ ነው የሚለው።
okay ማህደር ታምሩ ከሆነ ስልኳን እልክልሃለሁ። እሷ የአባቷ ስም እንኳን የለም እዚህ ላይ ግን ስልክ አላነሳም ብላ ነው driver ኡ ደርሶ ስንት አካባቢ- ስልኳ ስንት ነው? እስኪ ላክልኝ። እርግጠኛ አስራ አንድ ስልሳ ሰባት
አስራ አንድ ስልሳ ሰባት ሰላሳ ስምንት ሰላሳ አንድ
እ፣ ግቢውን ታውቁታላችሁ አይደል?
እ?
ግቢውን ግቢው አዎ፣ ግን የሚቀበል በቃ።
ሰው ከሌለ ማስ- መስጠት አይችሉም። ለዛ ነው እዛው ኮድም- ጥበቃዎቹ ጋር አስቀምጡና እንትን እንለዋለን። ችግር የለም።
ኮድም ይፈልጋሉ። ለዛ ነው driver ኦቹ
okay አልተቀበሉ። ለዛ ነው ቆይ እስኪ ስልኳን ሞክሩለት።
text አድርግልኝ።
እሺ እ፣ እሺ እሺ፣ text አድርገው ወይ አስራ አንድ ስልሳ ሰባት ስልሳ ሰባት ሰላሳ ስምንት ሰላሳ አንድ ሰላሳ ስምንት ሰላሳ አንድ ሰላሳ ከዛ አንድ ስራው አዎ፣ ይቀጥላል። እሱ ሲፈለግ የለም።
ስልሳ ሰባት ሰላሳ ስምንት ሰላሳ አንድ አዎ፣ ስልሳ ሰባት ሰላሳ ስምንት ሰላሳ አንድ አዎ።
ሸካሪ እሷ ከሆነ ደውላታለሁ።
እሺ እሺ መልስ ደውላታለሁ።
እሺ